Hello ቤቲ ወይ እንዴት ነሽ?
ነው በ system ስልክ እየደወልኩልሽ ነው ታያለሽ።
እኮ ገርሞኛል።
አይ record ላይ ነኝ።
አዎ እየነገርኩሽ ነው።
እሺ
እ፣ መስከረም የምትባል ሴት ማለት ነው።
እ፣ Okay ፓስታ reject ተደርጓል እና እስካሁን አልተመለሰልኝም እያለች ነው ብሩን። ባለፈውም የሆነ ሰው እያወራ ሰምቼ ነበር።
እኔ እንጃ እኔ ማንም አልነገረኝ።
ማን እንደተቀበለ አላውቅም። ብቻ refund ም ላይ ነገሩ refund ም አትገባም። fail ነው አይደል?
እኮ fail ከሆነማ system ነው ይመጣላ።
fail fail ሳይሆን የሚገባልሽ like እንደ fail order ነው። reject ስለተደረገ ይመስለኛል እኮ reject ሲደረግ እንደ fail ነው ይመጣል።
እኮ አሁን አሁን ብያት ነው።
ቀኑን እሺ ላኪልኛ መኪ ላኪልኝ።
Screenshot አድርጌ ላክልሽ። Check አይ አድርጌ ሳይሆን sound ቀኑንና ክሪክ እሺ ላኪልኝ። እሺ አሁን ይቻላል screenshot ኡ ላይታይሽ ይችላል ነገሩ ልክ ነሽ።
እኮ ስልኳንና የብሩን መጠንና ቀን እሺ መጀመሪያ check ታረጊያታለሽ ግን እሺ እሺ እልክልሻለሁ ቴሌግራም ላይ እሺ እሺ